Hello ሰላም ጤና ይስጥልኝ ሄለዊ hello ይሰማል ምን ልርዳዎት hello ይሰማል ምን ልርዳዎት
ፓኬጁን እንዴት ነው የምናስገባው?
ምኖቹን
ፓኬጅ የሸለማችን ፓኬጅ online reward ስለሆነ በተጫወቱበት ቁጥር ወዲያው ነው የሚገባሉት
በስንት ነው የጨዋታው?
ኮከ- በኮከብ ዘጠኝ ሰማንያ አምስት መሰላል ነው የተጫወቱት።
አዎ
አዎ online reward ስለሆነ ወዲያው ነው የሚገባሉት።
እሺ
እሺ